Hello Hello፣ ሰላም ጤና ይስጥልኝ። Hello
Hello፣ Hello፣ አቤት።
ደህና እግዚአብሔር ይመስገን።
ከቺፕ ነበር የምንደውለው።
ከምን ቺፕ ቺፕ
እንቺቸው?
ቺፕ ቺፕ።
Okay፣ እሺ፣
Okay፣ ይጠቀማሉ አይደለ? ቺፕ ቺፕን።
አዎ፣ ቆንጆ ነው።
Okay፣ ቺፕ ቺፕን እንዴት አገኙት? ይቅርታ
አሁን ገና እኔ አቮካዶ ነው ያገኘሁት።
አቮካዶ ነው ያገኙት።
አዎ፣ ገና እያበሰልኩ ነው።
አቅርቦቱ ግን አሪፍ ነው።
አሪፍ ነው። አሁን Okay፣ እሺ። customer service ላይ ያለው ነገር እንዴት? እኛ ጋር ደውለው የሚያገኙት ምላሽ ምናምን።
ያው እንግዲህ እሱ በሂደት ያለው
Okay፣ እሺ። application ኑ ነው ቀለል ያለ ነው ወይስ የሚከብድ ነገር አለው?
application ኑ ያው ሁልጊዜ እንትን smart mobile ስለ ስለማልይዘው ያው ል- ል- ለልጄ ነው የሚሰጠው። ልጄ ነው እንትን የሚለው የሚሞክረው፣ እኔ አልሞክረውም።
Okay okay። እ product ኡን ሲቀበሉ እንዴት ነው? ቆንጆ product አገኙ? እንደፈለጉት አይነት product?
አዎ እኔ ማንጎ ነው ያልኳቸው። ያው ማንጎ ቆንጆ ነው።
ቆንጆ ነው።
አዎ አቮካዶ ማለት
እሺ እ በሰዓቱ ነበር የደረሰልዎት? በታዘዘበት ሰዓት በሀያ አራት ሰዓት ውስጥ አዎ ደርሷል?
በማግስቱ ነው የደረሰኝ።
Okay ሰዓቱ ነው የደረሱት ማለት ነው።
አዎ ወዲያው ነው የደረሰኝ።
እ ቺፕቺፕ application ላይ ተጨማሪ ቢኖረው የሚያስቡት product አለ? ይቅርታ ተጨማሪ አይ- የሆነ ነ- የሚፈልጉት ነገር ምን አለ?
ያው አይተን እንግዲህ እን- እንትን እንላለን እንላለን አዛለን።
Okay እሺ እሺ። delivery service ኡ እንዴት ነው? cus- ለ customer ሲሰጡ ያለው ነገር driver ኦች
ያው ጥሩ ነው።
ጥሩ ነው አይደለ?
አዎ Okay እሺ። ለሰጡ ምላሽ ከልብ እናመሰግናለን። ቺፕቺፕን ይጠቀሙ።
እሺ እሺ መልካም ቀን። እሺ
እሺ መለብላችሁ ኦኬ